ጤና ይስጥልኝ።
አብሮ ይስጥልን።
ሬስቶራንት ነው አይደለ? አደ ቢጃይ መነጥር ኤስኤምኤስ ነበር ቴክ ደርሶ ምን አልሽኝ?
አዲስ የቢጃ ጥር ብለን ቴክስት ልከን ነበር። በዚህ ሰሞን ደርሶታል?
አዲስ ምን
መለያ ቁጥር ብለን ልከን ነበር ደንበኛችን አልደረሰም።
የምን የምን የምን የደንበኝነት የደንበኝነት መለያ ቁጥር
እኮ የምን ደንበኝነት?
የቢጃ የ- ጆኒ ባርና ሬስቶራንት ነው አይደለ?
አዎ አዎ፣ ምናል አለኝ።
ካልደረሰ እሺ አልደረሰኝም ነበር። እሺ ሀምሳ
ሀምሳ
አስራ ስድስት
አስራ ሰማንያ
ስድስት አድርጊልኝ ባስኪቷ text ማድረግ አልችልም። ትንሽ ቁጥር ናት። አስራ ስድስት ካሉ በኋላ ሰማንያ ስድስት ሀምሳ አምስት
ለምንድን ነው የሚጠቅመው?
ማን ጥያቄ ካሉት በስድስት በኋላ ደውለን ይህን ቁጥር ስለሚጠይቁት ነው የተለጠ የያዙት። አይደለ? ይሰማኛል አይሰማሁትም?
መጠየቂያ ነው።
አሁን ይሰማታል? መስመር ላይ ያለው
አለው አለው።
ስደሮት ሀምሳ ብለዋል።
ቆይ ልጻ። እሺ ሀምሳ
አስራ ሰማንያ ሰማንያ ስድስት ካሉ በኋላ ሀምሳ አምስት ስምንት ስምንት ጊዜ
አምስት digit ይሰማኛል። ይዘውታል አይደለ? አስራ ስድስት ስድስት ሀምሳ እኮ ለምንድን ነው